ጤና ይስጥልኝ ንጉስ ስፖርት ነው ባኮ የምንረዳው።
ቴሌግራም ላይ text አድርጌ ማለት attach አድርጌ ያለው እና እንድታይልኝ ፈልጌ ነው። አሁን ደውዬ ነበር። ምናልባት ከአንድ በላይ ካልሆናችሁ ማለት ነው።
እሺ እናወሰራለን።
text ኡን የቴሌ ብሩን የቴ- የቴሌን text ልኬልሻለሁ። ሲደመር ደግሞ ሁሉ ስፖርት ላይ የነበረውን transaction ከነሰዓቱ ያለው ነገር ገለጻ አድርጌ እንትን ብዬው ልኬያለሁ።
እናወሰራችሉታለን መልሱን ስናገኝ እናሳውቆታለን።
OK የሚቆይ ነው እንዴ?
ያው IT department አይተው ተስተካክሏል ሲሉ ነው የምናሳውቁት። በትዕግስት ይጠብቁ።
እሺ